hello አቤት
hello hello፣ ይሰማል።
እሺ ምን ልርዳ?
ትኬት አልተ- አላረመጀ ብሎ እሱን ለማስለቀቅ ነበር።
እሺ አንዴ ፓሽር ኮዱን ትነግረኛለህ?
አስራ ሶስት
እሺ አምሳ ሁለት እሺ፣
ሰላሳ ሶስት ዘጠና አራት ሰላሳ ሶስት ዘጠና አራት እሺ፣ ጠብቀኝ አንዴ። postponed የሆነ ጨዋታ አለውና ሀያ አራት ሰዓት መጠበቅ አለብህ። እሺ
ሀያ አራት ሰዓት መጠበቅ አለብህ።
አዎ፣ በሀያ አራት ሰዓት ውስጥ መልሰው ጨዋታ ከተካሄደ ውጤቱ ይገባል። ካልተጫወቱ ደግሞ እሱ ተቀንሶ ይሰጥሃል። እሺ ሌላው ግን አልፏል ነው።
እሺ፣ ቆይ አንዴ ሊያው። አዎ አዎ፣ ሌላው አልፏል።
ሌላው አልፏል። አ?
አዎ አዎ።
እሺ ደግሞ ሌላ አንድ ተይዙ እሺ እሺ፣ ንገረኝ ከስር ኮዱን።
አስራ ሶስት እሺ አምሳ ሁለት እሺ፣
ሰላሳ አራት ሀያ ስድስት ሰላሳ አራት ሀያ ስድስት አ።
እሺ። ይሄም እንደዛው እሺ።
ሌላው አልፏል።
መጫወት አለው። አንድ lost አለው።
አንዱ አልቋል።
አንዱ ወድቋል። አዎ።
እሺ እሺ፣ መልካም ቀን። እሺ